ጤነሽ ዋሽንግተን ውክልና ማውሰድ
ዋሽንግተን ነው።
አዎ
ሲቲ ስካን ብሬን ሲቲ ስካን ፈልገን ነበር አለ እ አለ
ዊዛውት ኮንትራስት ነው።
ይዘውት
ዊዛውት ኮንትራስት ስንት ነው?
ዋጋውን ድንገሮት አ ብሬን ነው ያሉት ብሬን አ
ሶስት ሺህ ብር።
3000 ብር አዎ የት ነው ከየት ነው?
ከየካቲት ሆስፒታል አሁን ሁለት ሺህ አምስት መቶ ብር ማለት ነው የካቲት።
የካቲት 2500 ብር አዎ መኪና እንትን አምቡላንስ አላት አዎ አለ።
ላኩልና
ምን አለ?
ላኩልና እሺ ቁጥራችሁ ልውሰድ።
ይሄንን ቁጥር ስልክ ቁጥር የላቸውም? ሌላ ቁጥር?
ሌላ ቁጥር ምን ስልክ ቁጥር ነው ወይስ
እሺ ይህንም ቢሆን ይዛለሁ፣ ችግር የለውም።
አ እሺ እንልክላቸዋለን።
ስንት ደቂቃ ይፈጃል?
እስኪ ሌላ ካልወጡ አምቡላንስ ቶሎ ይመጣሉ።
ቶሎ ላኪልና ታዲያ ስትሮክ እኮ እሺ እሺ። ምን ላይ ነው patient ኡ?
እ Patient ምን ላይ ነው?
Patient ኡ የካቲት አ።
ሆስፒታል ነው ያለው።
Normal ነው ወይስ critical ነው?
ያው critical ነው እኮ ያለው።
እ፣ እስኪ ነርሶች ያና ያዋሯቸዋል፣ ይደውላሉ። አሁን እ?
ይደውሉልሃል አሁን ስትሮክ እኮ ነው ስትሮክ መስዋዕት ነው half part እንደዚህ ስትሮክ ነው ነው? እሺ እሺ እ?
እሺ።
እ?
አስተዛዝያ ላይ ይደውላሉ።
እሺ